Hello.
Leen hulu sport bakka mul'addaa? ሄሎ
ሪፖርት አድርጌ ድምፆት አይሰማም፣ ይቆራረጣል።
ሪፖርት አድርጌ ነበር።
በዚህ ስልክ ነው? ሄሎ
አይሰማማ?
አሁን ይሰማል። የ wallet issue ነው። issue አንዳንድ ጊዜ አዎ።
ይል ቀናት wallet ያክል ሆኖ
አንዳንድ ጊዜ ቀናት ይፈጃል። ደንበኛችንን አስተላልፈንሎታል፣ ሲስተካከል እናሳውቆታለን።
አመት አመት አለፈው እኮ አመት።
አንዳንድ ጊዜ ይፈጃል። የ wallet- የ wallet issue
ኧረ እንደምን ማስተጋብልኝ አንድ አመት በሙሉ
በድጋሚ አስተላልፌለታለሁ።
at least መጫወት ብንችል እኮ ችግር አልነበረውም።
እሺ አስተላልፈንሎታል፣ አዲስ ነገር ካለ እናሳውቆታለን ቴሌግራም ላይ
እሺ